ነኝ። አሪፍ ቤት ሰላም ነኝ። ዋኮም ለርቶ
ትናንትና ሪፖርት አድርገን ቴሌግራም ዳለን ግን እስካሁን ምላሽ
በዚህ ስልክ ቁጥር ነበረ ደውላ ያስመዘገቡት።
አዎ
አንድ የመስመር ላይ ጠብቁኝ ሌሎች ችን መሀመድ ነው ደመኛችን አርሻ ስምንችን መሀመድ ነው
እንቁ አባት ነው
ማን አሉ
ማንነት ተብሎ መሰለኝ እንጂ እንቁ አባት ነው
እም፣ ምንድን ነበረ ኬዞ በዚህ ስልክ የተመዘገበው እሱስ ነው ብዬ ነው ከዘመን እ፣ ቤት ወደ ቴሌብር withdraw አድርገው አልገባለትም አዎ አዎ screenshot አድርጌ በቴሌግራም
ሌሎች
በቴሌግራም የተ- የተመዘገበበት ችግር ልከውልን ነበረ። አዎ እነዚህ አዎ።
transaction ኦች እ፣ እኛ ጋር አልተገኙም።
ነው እንግዲህ ምን ቤትን አናግረው ነበረ እ?
ቤትን አናግረው ነበረ
እንዴት
ወደ ዘመን ቤት ደውለው አናግረው ነበር። ከዘመን ቤት አር ላይ ያወጡት ዊዝድሮ ያደረጉት አዎ ዘመን ቤት ላይ አላና-
አናግረዋቸው ነበር።
አላናገርንም እሺ ደንበኛችን በእኛ በኩል ትራንዛክሽኑ ስላልተገኘ ከዛ ነው የሚሆነው ችግሩ። ስለዚህ እ፣ አሁን ደውለው እነሱን ያናግሯቸዋል።